ሄሎ ጤና ይስጥልኝ ሞቴዎስ አቤት ከዊ ፕላስ ነው የምደውለው።
እሺ ምን ልታዘዝ?
እ እኛ application ላይ ተመዝግቦ ነበር እና እንደ ተጠቃሚ ነው ተሽከርካሪ የተመዘገቡ
በ- በተሽከርካሪ ነው የተመዘገቡት?
አይ አልተመዘገብኩም። in case ምናልባት በስህተት ደውለሽ ሊሆን ይችላል።
እሺ አሽከርካሪ ነው።
እኔ አይደለሁም አይደለሁም።
እሺ እንደዛ ከሆነ የተሳሳተ ላይ ነው የተመዘገቡት። አሁን የተመዘገቡት provider የሚለው ነው።
እህ ሞባይል
ዊፕላስ solution provider የሚለው ላይ ነው የተመዘገቡት። እዚህ ላይ እ፣ አሽከርካሪዎችና service የሚሰጡ ድርጅቶች የሚመዘገቡበት ነው።
መልካም። እሺ እሺ ተጠቃሚ ዲስ- እንትን ሆኖ- ማለት logout ማድረግ አይቻልም?
ይቻላል።
አድርጊ ዊፕላስ logout አድርጊ።
solution ው- እሱ ልክ ነው ነው።
የሚያደርገው።
ፕላስ እሺ እሺ አደርጋለሁ። thank you እሺ እና ዊፕላስ